ሄሎ ሄሎ፣ ጤና ይስጥልኝ።
ሰላም አውሬት ይስጥልኝ።
ኃይልሽ plumbing yeah አዎ፣ ሰላም እባላለሁ። ከዊ ፕላስ ሶሉሽን ነበር የምደውለው።
okay ከዊ ፕላስ ሶሉሽን okay፣ እሺ ድርጅታችን አዲስ መተግበሪያ develop አድርጎ ከሀምሳ በላይ አገልግሎቶችን በአንድ app ይዞ የመጣ ድርጅት ነው እና አ እርስዎን በነጻ ድርጅቱ እንዲያስተዋውቁ ነበር ስልካችሁ።
okay፣ ችግር የለው። ምን ላግዛችሁ ነው?
App Store ላይ ወይም ደግሞ Play Store ላይ ዊ ፕላስ ሶሉሽን ብላችሁ app ኡን አውረዳችሁ በመጫን link ኡን አትልክልኝም?
እልክልሃለሁ በቴሌግራም።
አ፣ እንደዛ ይሻላል።
እሺ ስራ ላይ ስለሆንኩ ነው። ይቅርታ እሺ፣ መልካም ቀን። አመሰግናለሁ ወንድሜ።
ለሁላችሁ እሺ